ሄሎ ሄሎ አይሰማም ይሰማል አይሰማሽም አንቺ ሄሎ እንዴ እሺ ይሰማኛል
እሺ አሁን ነገርኩሽ ድል
አዎ እሺ ወይዘሮ አጽንኦት እ
ወይዘሮ ትብለጥ ማለት አዎ አሁን ሽንኩርት ለሽንኩርት እያወራን ነበረ ፍጹም ላይ አዎ።
ወደር አድርጓ ምስሉ አዎ
ፍጹም ቼቷታል ሙሉ እኛ አድርጌያታለሁ።
ያቀረብላት አዎ አድርጌያታለሁ። ለዚህ እኮ ነው ስላልቀረበላት ወይ ደግሞ ምንድ- ቅራቢዎቹንም እኮ መጠየቅ ትችላላችሁ።
አዎ ማለት ያው እኛ ሁለት ቦታ ነው ቼክ ተደርጎ የሚወጣው። እስቲ ሜቢ ፍጹምን ቼክ ያድርጓትና አድርጌያታለሁ።
ከዛ እሷ በእግዚአብሔር ጎግሎ ነው ስም የደረ- በ- በ- በእናትሽ ስልኬ በይ ሁሉ አለቀ እንዴ!
እሺ በዚህ ነው እሺ እንዴ ቢያንስ አካውንቶትን የምትሰሩት?
ይንገሩኝ።
እ?
እሺ አካውንቶትን ይንገሩኝ።
አንድ ሺ አንድ ዜሮ ማለት አንድ እሺ፣ አራት ዜሮ ከዛ አንድ ዜሮ ጨምሪበት አንድ ሺህ አራት ዜሮ እሺ፣ ሀያ አራት ሀያ አራት
እሺ አሉኝ።
ሀያ አራት እሳ- አ ዜሮ ጨምሪበት ያሉኝ
አ ማለት እድ አንድ በይና አራት ዜሮ ማለት ነው።
እሺ አልኩኝ። ከዛ ሀያ አራት እሺ ስድ- ስልሳ አንድ እሺ ንገሩኝ።
ዘጠና ዘጠኝ ስልሳ አንድ ዘጠኝ ዘጠና ዘጠኝ አስራ ዘጠኝ
ድጋሜ
አ አስራ ዘጠኝ አዎ ዘጠና ዘጠኝ አስራ ዘጠኝ እሺ ቼክ ላለሽ ሄላ የብራን ስደት ሄሎ
ሄሎ እ እሺ ቼክ ቼክ ላድርግ?
አድርገን እንመልስሎታል።
እስቲ ን- ንገሪኝ አንድ ጊዜ እ የነገርሽው ማለት ነው አንቺ እ
እኮ እየነገርኩት ነው።
እ
ሀያ አራት አንድ ሺ አንድ ዜሮ ብደሽበታል ማለት አንድና አንድ ዜሮ እ
አራት አይደል ያሉኝ?
አራት ዜሮ አንድና አራት ዜሮ መጀመሪያ ማለት ነው። እሺ አዎ። ከዛ እ- ሀያ አራት እሺ።
ስልሳ አንድ ዘጠና ዘጠኝ አስራ ዘጠኝ ስልሳ አንድ
ዘጠና ዘጠኝ አስራ ዘጠኝ አ
እሺ
እባክሽን ወይም ደግሞ message ደግሞ አላኩኝ እንደዚህ እንትን እያልኩ ማለት ነው የጣራ እና ምናምን እያላችሁ መጀመሪያ አቅርቦቱን በራት ብታቀርቡት መልካም አይደለ?
አዎ እሱማ ልክ ነው።
ያን ገዝታ ነው ለአንድ ቼክ ብር ብሎ ቢሆን የሚወጣው እኔ አሁን- ያንን ያልኩት ግን ችግር የለውም እኮ እኔ አብርም ቢሆን ይ- ይጎዳል አድርገን ምንም እ፣ አዎ ልክ ነው ልክ ነው እኮ ቢሆን። አዎ ስለዚህ አሁን እ፣ ፍጹም አስራ አምስት ኪሎ ነው የደረሳት አይዶን እሱን አላቅም እየተቀበለችው እኮ ነው ስትቀበል ቻዱ ለምን ይሄ ሽታ ቼክ ተሰጠኝ ወሰዱ የሌሎቹ ወሰዱ ነው ያለችው።
እሺ ወይም እኛ ለእሷ እንለታ ችግር የለውም ከ- የሚል ከሆነ እሱ refund እናደርጋለን እንዴ ሽንት ለውን እያለች አንስ ናችሁ ላላችሁት መምጣት አያቅተኝም። ፖሊስ አዎ፣ ይዤ ቢሯችን መምጣት እዛ ነው።
አያቅተኝም እኮ
አይ እኛ እኮ እንደዛ ለማለት ፈልገን አይደለም በቃ እሱን እ፣ የምታረግልኝ ከሆነ እያወቅሽ ነው ለማለት ይኸውልሽ፣ ፈልገን አይደለም እልክልሻለሁ ብለሽኛል አይደለ? እልክልሻለሁ ብለሽኛል። መጀመሪያ እንደውም ሽንኩርት ነበረ እልክልሻለሁ ያልሽኝ። አሁን ደግሞ refund አዎ፣ እናደርግልሻለሁ።
ያው።
ሁለቱን በ message ልኬያለሁኝ አካውንቴ። ያለበለዚያ ደግሞ እ፣ የሚከተለው እሺ።
ይከተላል። በቃ
እሺ እሺ እሺ እሺ በይ።
መልካም